አይወስዱም ቤት ቤት?
ከሻፓ ወደ ቴሌብር ማለት ነው።
እሺ
አዎ አምስት አምስት መቶ ሁለት አባ እና ሰባት መቶ አንድ አባ ልቀቅልኝ።
መቼ ነው?
አሁን አሁን አሁን እሺ እሺ። ወዴት ነበር ያደረግከው? ቶሎ ወደ ቴሌ ቴሌብር ላወጣ ነው ከሻፓ ማለት ነው። እ
እሺ ወደ ቻፓ ነው።
አይደለም የቤት ቤት ቁጥርህን ንገረኝ። እሺ እሺ ዜሮ ዘጠኝ ንገረኝ።
ሰማንያ ሁለት
የደወልክበት ነው?
አዎ ይህም ነው አዎ ለምን አትገባም? አንተ ቁጣ ሰው። ዛሬ ነው አይደለ?
አሁን አሁን አሁን እሺ እሺ ልልክ። እሺ። ስንት አምስት መቶ ስንት ጊዜ ነው ያልከኝ?
ሁለት ጊዜ አምስት መቶ አንድ ሰባት መቶ
ሲጀመር ዝም በል ዝም በል። እሺ እያየሁልህ ነው። እሺ ይቅር።
እሺ
አንድ ሰባት መቶ እና
ሁለት አምስት አምስት አ ልክ ነህ። ወደ ዜሮ ዘጠኝ ሰማንያ ሁለት ማለት ስልሳ አራት አርባ ሰባት አስራ ዘጠኝ አ ልክ ነው። እሺ
አየሁ ጠብቀኝ። ያ